ሄሎ ሄሎ ቤት ጉዳይ ነው የደወሉት።
ጤና ይስጥልኝ ሰላም እንዴት ናችሁ? ጉዳይ on የሚል ማስታወቂያ ስራ አይቼ ነው እሺ
እና ስራ ፈልጌ ነው።
እሺ ስሞት ማለት
ተሾመ
ተሾመ ማን
ለገሰ ተሾመ ለገሰ እሺ ተሾመ የሚጠቀሙት ስልክ ይህንን ነው ዜሮ ዘጠኝ አስራ ሶስት አስራ አንድ ሀያ ሰማንያ አምስት እሺ የምፈልገው ስራ- በምን ሙያ ነው መስራት የሚፈልጉት
እኔ የተማርኩት accounting ነው።
accounting ዲግሪ ያለሁት accounting ዲግሪ አለኝ እ፣
እሺ ግን እ፣ በቋንቋ ዘርፍ መስራት እችላለሁ። እ፣ በ accounting መስራት እችላለሁ። ቢዝነስ ዘርፍ በማንኛውም መስራት እችላለሁ።
እም፣ መስራት የምፈልገው ግን part time ነው።
በ part time
አዎ።
ከስንት ሰዓት እስከ ስንት ሰዓት ማለት ነው part time ሲባል
እ፣ ሰዓት እንትን የለውም እም፣ any time ይሁን ግን part time በቋሚነት አይደለም በ- በ part time መስራት ነው የሚፈልጉት እሺ እሺ እንደሱ ይዤልዎት አለሁኝ የት አካባቢ ነው location ኡ ሰፈሩ ቤት ነው አለም ገና
አለም ገና ወደ ሰበታ ያለው ማለት ነው።
እሺ አለም ገና ነው መኖሪያ መኖሪያዎች እሺ በአካል አንድ ቀን እዚህ መጥተው schedule ኛ አስተካክለን እንደውልልዎት እና መጥተው ያለዎትን የትምህርት ማስረጃ እና የስራ ልምድ ይዘው መጥተው እዚህ ይመዘገባሉ ደውለን እኛ እንጠራውታለን እሺ ከዛ በኋላ የስራ ጥሪ እንዲደርሱት እናደርጋለን መረጃው ከየት ነበር ያገኙት አቶ ተሾመ ከ YouTube መጀመሪያ ያየሁት ከ YouTube ላይ ነው።
ከ YouTube ላይ እሺ ከዛ app ኡን እንትን አደረኩ።
okay በቃ እስ- ስለዚህ ይዤዋለሁ መረጃውን እንደውልልዎትና መጥተው እንትን ያደርጋል join ያደርጉናል እሺ